ሄሎ ሄሎ ሄሎ አቤት እንዴት ነክ?
ወይ
ከውዳ bike manufacturing ነበር የምደውልልክ።
ምን hello አይሰማም?
ይሰማል?
አዎ ከሳፊ ባጃጅ አውርቼክ ነበረ ባለፈው
እህ እህ አዎ አስታወስከኝ።
አዎ አስታወስኩሽ።
እ፣ ም- ምን ላይ ደረስክ ልልክ ነው።
ቆይ እንትን ብድር ምናምን ጠይቀን ነበርና እሱ ከተፈቀደ ላዋራችሁ ብዬ እኮ ነው ዝም ነው ያሉ።
እሺ
እሱ ከተሳካልኝ አዋራሻለሁ። save ላድርገው ስልክሽና አዎ አናግርሻለሁ የኔ እናት።
እሺ እሺ እሺ፣ እሺ መልካም ቀን።
መልካም ቀን።
እሺ፣ ደህና ናቸው።